hello ጤና ይስጥልኝ ጉዳይ አልማዝ እባላለሁ። እባክህ ምን መጣው?
ሰላም አደርሽ።
እግዚአብሔር ይመስገን።
እንትን application ኑ ላይ አንድ ሰው መቅጠር ፈልጌ ነበረ ሼፍ እና እሺ አልኛውም እና maybe በስልክ ማግኘት የምችል ከሆነ ልጠይቅሽ አዎ፣ ነበር።
መ- መተግበሪያው አሁን አቤት ስለተደረገ ነው okay ባለሙያዎችን ሳይሆን የሚያዩት እርሶ የሚፈልጉትን እ፣ category መርጠው እዛ ላይ የስራ okay።
ገለጻ ጽፈው ነው እኛ ከዛ contact የምናደርገው። የ chef okay።
ባለሙያ ነው አይደል ያሉ chef specific sandwich ለ- የሚሰራ ሴት ለድርጅት ነው ለሆቴል ለካፌ አዎ።
okay። እ፣ ማለት እንዴት ነው ዋና ሼፍ ነው የሚፈልጉት? እኛ ጋር አሁን የተመዘገቡ ሼፎች የሉም እና okay
እርስዎ እንዴት አይነት ነው የፈለጉት?
ምንድን ነው ያሉት እናንተ ጋር ረዳት?
አሁን ምግብ በምግብ ማለት ምግብ መስራት የሚችሉ ባለሙያዎች ናቸው እንጂ ያሉት አዎ ዋና ሼፎች የተመዘገቡ የሉንም።
አዎ ምንድን ነው ዋና ሼፍ ስልሽ እነዚህ አሁን ረዳቶችም ሆኖ ጥሩ ልምድ ካላቸው ችግር የለውም። ያው ማወዳደር የምችል ከሆነ option የምትሰጡኝ ከሆነ ማለት ነው maybe profile ኣቸውን ማየት የምችል ከሆነ የት እንደሰሩ ምን ላይ እንደሰሩ ማየት የምችል ከሆነ አሁን እንደዚህ ለመኖሪያ ቤት ምግብና ጽዳት የሚመዘገቡ ነው ያሉት።
ኦኬ ስለዚህ ከዛ ላይ ነው እንትን ማለት የሚፈልጉት ወይስ ሆቴል ላይ ወይ እ፣ ካፌ ላይ?
እንደሱ እንደሱ ምልሽ ያው ካፌ ወይ ሆቴል ላይ ልምድ ያላቸው ቢሆኑ
okay፣ አዎ፣ እ፣ እንደሱ የ- እንኳን እ፣ የተ- የተሻለ ይሆናል። ግን ኦኬ፣ ምንድን ነው እንደሱ አሁን ቤትም ላይ ሰርተው እንደዚህ የተ- የተሻለ ቦታ ምልሽ ነጮች ጋር ምናምን ተምረው የ- የሰሩም ከሆኑ
እ፣ ሊችሉ ይችላሉ ብዬ አስባለሁ። ሰው anyways እኔ profile ኣቸውን ማየት የምችልበት means ቢኖር
እ፣ እኔ ከዛ ላይ እቺ መወሰን እችል ነበር። ገባሽ?
አ አይ አሁን እንደሱ እንኳን የለም። ስለዚህ እኛ ጋር የተመዘገቡ ሼፎች የሉም።
በቃ ጥሩ።
እሺ፣ እሺ፣ መልካም ቀን።